አፈጣጠር ውብ እናት ሀገሬም ኢትዮጵያ ቀጭን ፈታኝ መቤት በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ ልብስህን ያገሬ ሰው ጃኖህን ያገሬ ሰው ልብስህን ያገሬ ሰው ያምራል ኮርተ ልበሰው በራያ ቀሚስ በጃኖሽ በቀጭን ኩታ በሻሽሽ በድሬ አምባርሽ በእግርሽ አልቦ ይታይ ሰውነትሽ ተውቦ አቤት አቤት አቤት አቤት ሸማ ነጠላውን ለብሰው ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና አደጋ ነው። አቤት ደም ግባት ቁንጅና አፈጣጠር ውብ እናት ሀገሬም የኢትዮጵያ ቀጭን ፈታኝ መቤት በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ ልብስህን ያገሬ ሰው ኩታህን ያገሬ ሰው ጃኖህን ያገሬ ሰው ያምራል ኮርተ ልበሰው ሽጌው ኩታህን ልበስና በቀዩ ጃኖ ተውበህና አውዳመት ይሁን ከተማው እጅ በነጩን ልበሰው አቤት አቤት አቤት አቤት አቤት አቤት ውበት አቤት ውበቷ ይሁልኝ ወርቁን ካንገቷ ያብረቀርቃል ደረቷ እጇ ላይ ያለው ብር አምባር እዩልኝማ ሲያምር አቤት አቤት አቤት አቤት አቤት አቤት አቤት